ጤና ይስጥልን። ቤት ቤት ረድኤት ነኝ ምን ልርዳዎ
ከቴሌ ብር ላይ ወደ ቤት ቤት ሁለት መቶ ብር አስተላልፌ ነበር እና እስካሁን balance የለውም ይለኛል። ግን ቴሌ ብር ላይ ቆርጥታል።
እሺ deposit ስታደርግ የደረሰ text አለ አይደለ? እሱን text ቴሌግራም ላይ ላክልን።
በዚህ ቁጥር ነው የምልክላችሁ ደውል አይደለም ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
እሺ ቆይ በምን ልጻፉ? ዜሮ ዘጠኝ ዜሮ ሶስት
ዜሮ
አርባ አራት
አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት ሰባ ሰባት አዎ፣ አይደለም ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አዎ።
እሺ